Hello ጤና ይስጥልኝ Flintstone
ሰላም ጤና ይስጥልን።
አብሮ ይስጥልን።
ሰላም ነው።
ሰላም ነው አለን።
የ Flintstone Homes ነው።
አዎ ልክ ነው። Flintstone ውስጥ ነው የደወሉት።
እ፣ አበባው እባላለሁ። አባይ አክሲዮን አሻሻጭ ነው የደወልኩልሽ።
እሺ
አባይ ስቶክ ይባላል ድርጅታችን። ከእናንተ ጋር መስራት ፈልገን ነበረ።
አሀ፣ ባንክ ነው የሆነ እናንተ
አይ አክሲዮን ነው የምናሻሽጠው፣ ባንክ ሳይሆን አሀ፣ አክሲዮን። እሺ እሺ agent ኦች ነን እኛ። አክሲዮን እንሸጣለን እና ምናልባት አክሲዮናችሁን ብንሸጥላችሁ አብረን የምንሰራ ከሆነ ደስ ይለናል ለማለት ነው።
እሺ በቃ እንደዛ ከሆነ ሌላ ሰው ላገናኞት የሚመለከታቸው
ደስ ይለኛል።
እሺ እሺ በዚህ ስልክ ይደውሉታል። አባይ ነበር ያለኝ ይቅርታ።
አባይ አባይ። አዎ እሺ እሺ ይደውሉታል።
እሺ እሺ እሺ እሺ